ሌላ ሌላ ነበረ
አቤት ከሶስት ቀን በፊት ደውለውልን ነበር አይደለ?
አዎ ደውለን ነበረ።
የጥገና ክፍሎች መጥተው ግን ሳያስተካክሉት ነው የሄዱት ብለው አስመዝግበው ነበረ።
አዎ አዎ መጥተው አይተው ነው የሄዱት።
ምን ብለውት ነው የሄዱት?
አይ እም- አይተው ነው የሄዱ። በቃ ምንም ነገር አላሉ። አይተው ነው የሄደው። ትናንትም መጥቶ ነበረ ልጅ ትናንትም መጥተው ነበረ።
እሺ ግን ደውሉ እዛ ጋር ስለ- ተመዝገበ ደውሉ፣ ድጋሚ ደውሉ ወደ ወደዚህ ስልክ ቁጥር ወደ ሰማንያ ስድስት ሰባ ሰባት ደውሉ ብለውን ነው የሄዱት ትናንት
እሺ እሺ፣ ደንበኛችን እናመሰግናለን።